ስለኔ አሪፍ ነው የምንደውልዎት አሁን ተቋርጦ ነበር።
እሺ፣ እሺ፣ እሺ። የቴሌግራም ቁጥራቸው ተያዙ።
እሺ፣ አንድ እሺ፣ እሺ፣ ንገሪኝ።
ዜሮ ዘጠኝ ዘጠና ሁለት
ሄሎ፣
ለሞታል ለምበኛቸው እሺ፣ ነሽ፣ እሺ። ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
እሺ፣ ዜሮ አንድ እሺ፣ ሀምሳ አምስት ሃምሳ አምስት ሺህ ያመሰግናል።
እሺ፣ ስለሁሉ እናመሰግናለን። ቀጥሎ ከሆነ በኋላ ስለ አገልግሎት ያለስናት ያስቀምጡልን። መልካም እሺ